Hello Hello ወይ ሰላም፣ ከቤት ቤት ነው የምደውለው።
እሺ እሺ፣ አስር ሺህ ስድስት መቶ ብር ተመላሽ ሆኖሎታል።
እሺ የቀረውን መልሼ ልደውልልሽ።
አይደለም ሌሎቹ fail አድርገዋል። መጀመሪያ በ voucher ስላልወጡ አ እንደ አዲስ ማዘዝ ይችላሉ። በቃ እነዚህ ብቻ ነበሩ በ voucher code withdraw የተደረጉት
ሌሎቹስ እንዴት ነው?
አሉ። ሌሎቹን አካውንቶች ላይ check ማድረግ ይችላል።
እሺ እሺ በቃ
እ፣ ሌላ የለም። እ፣ ሌሎቹ ያዘዟቸው fail አድርገዋል። መጀመሪያ እንትን አላለም፣ generate አልሆነም voucher code።
በ scan እንደ scan ነገር የሆነ የወጣ ነበረ እንትን ያደረገ ምን
voucher history ላይ ስገባ ማለት ነው የሆነ ቁጥር scan የሚደረገ እንትን አለው አይደል?
እህ፣
በሱ ሰባት ሰባት ሰባት ሰባት ሺህ ብር እንደዛው ቁጭ ብሎ ነው ያለው።
አይ fail አድርጓል። ከዚህ ከ system ላይ check ስላደረግኩሎት ነው። balance ኦትን ቼ- አይተዋል አሁን እርሱ እሺ ቆይ check ላድርግና እሺ ያው ያዘዙትን ሁሉ cancel አድርገናል። ማውጣት ሲፈልጉ በቴሌብር አድርገው ያውጡ። በ voucher ማይፈልጉ ከሆነ እሺ በቃ።
voucher ከሆነ ወይ ሱቅ ሄደው ነው አሁን የሚያወጡት። እንደውም ሌላ የለም እሱ ላይ የለም፣ ሁሉም ተመልሷል። ሁሉም በ voucher ያዘዙት ተመልሷል።
አዎ። እሺ እሺ እሺ መልካም ቀን ይኑርዎት።
እሺ አመሰግናለሁ። እሺ